Hello ጤና ይስጥልኝ ቃል ኪዳን ከ Best Bet ምን ልርዳዎ?
Golden Race limit አድርጎብን ነበር።
ማን ልበል?
ጌታሁን ባህር ዳር አንድ ጌታሁን ባህር ዳር አንድ አንድ አዎ፣ Golden Race limit አድርጎ
እሺ፣ አንድ መስመር ሊጠብቁ እሺ። እ እ ደውያለሁ እየደወልኩ ነው።
Hello
አቤት አቤት።
እሺ፣ ተከፍቷል አሁን። እሺ
እሺ